ጤና ይስጥልኝ። ቻናሊ መድኃኒዓለም branch።
እሺ ከ BeU ነበር የምንደውለው እሺ እማዬ፣ በ order number ይቅርታ እንዴ በኦርደር ነምበር መቶ ሁለት ሺህ አራት መቶ ሰማንያ እ
እሺ በ order number መቶ አምስት ሀምሳ አርባ አራት order ብላችሁ ነበር።
አዎ አዎ፣ ተቀብለን ነበር።
እሺ ተሰርቷል ምግቡ።
ምን ነው ተሰርቶ ነበር ተደፋ ቆይና።
okay ተመ ስለዚህ ተሰርቷል። already ግን ተሰርቶ ነበር።
አዎ ነው እማዬ፣ በጣም ብዙ ሰዓት ቆይና እኛ ጣል ነው አሁን ልንወጥ ልንወጣ አሳውቀናል ለሜስታ።
እሺ አመሰግናለሁ።
እሺማ